Hello
Hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን agent ለመሆን ነበርና
Okay። ማድለብ አልሰማህም።
ሄኖክ ጠዋት አውርቻት ነበረ የሆነ ዜሮ አንድ አንድ ቤት ስልክ
Okay። ስልኳን ሰታ ቴሌግራም ላይ አውርታ ነበር።
አዎ፣ እና አሁን ስደውል አይሰራም እና Okay። አዎ የእሷ እንትን ስላልሆነ ነው Shift ስላልሆነ ወጣ ነው። ለዛ ነው።
እንዴት ላግኛት? እሺ የሆነ አሁን ቼክ ምናምን ብላኝ ነበር። እሱን ላጥፍ ፈልጌ ጠዋት ነው የምትገባው እሷ ነገ ጠዋት።
ቀን ምናምን እንዴት ነው ቼክ የሚጻፈው? ቀኑ ላይ ለመች ተደርጎ
ቀኑን የምትመጣበትን ቢሆን አሪፍ ነው። ቆይ አንዴ ጠብቀኝ፣ detail ኡን ይነግርሃለሁ። የፋይናንስ ስልክ አልሰጠችም ነበር።
አልሰጠችኝም።
ፋይናንስ ጋር እኮ ነው የዚህ አይነት detail ሙሉ የምትጨርሰው ማለት ነው።
Okay፣ እኛ እሺ።
Tech- technical የሆኑ issue ዎችን ነው እንትን የምንለው። issue ብቻ ሳይሆን ይሄ install እሺ፣ ሲደረግ ነው። ልስጥህ? እሺ፣ ስልካቸውን አዎ፣ እሺ፣ ቶሎ ደውላቸው ሊወጡ ስለሚችሉ አሁን እሺ። አሁን ደግሞ እሺ፣ ዜሮ አንድ አንድ
Okay፣ ሀምሳ አምስት
በአምስት No no ዜሮ አንድ አንድ ሀምሳ አምስት
ዜሮ አንድ አንድ ሀምሳ አምስት ሰማንያ ዘጠኝ
ሰማንያ ዘጠኝ
ዘጠኝ ስልሳ አንድ
ዘጠኝ ስልሳ አንድ እሺ፣ ደውላቸውና ከዛ በኋላ መልሰህ ደውል። እሺ